ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ።
አቤት ሰላም ሰላም ነበር ስልክን የሰጠችን እሺ
Deposit አድርገ ነበር መሰለኝ ሁለት መቶ ሰባ ብር እና አዎ እምቢ አለኝ ወስሮ አስኖራለች።
አዎ ምን ነው የሚልክ
Not found ነው የሚለው
Space ምናምን እየፈጠረብን እንዳይሆን ኮፒ አልፈጠረም ስታደርግ- አሞ- ደጋግሜ የሞከርኩትማ አዎ፣ ግን አልገባማ ገ- ቢገባ ኖሮ ወይም የማያውቀው አይነት ነገር ቢሆን ኖሮ ነበር እንደዛ ማለት ያለበት። እኛ ስናየው ደግሞ still pending ላይ ነው voucher ኡ ማለት ነው።
እኮ አልገባም እኮ አይደለ እኮ ኮዱን ወይ ፎቶ ላክልን፣ እ?
ፎቶ ላክልን እስኪ ቴሌግራም ላይ
እ፣ እሺ ልታውቃለህ ከእኛን account አዎ አዎ ላክልና እስኪ ምን የሚልህን ኮዱን ስታስገባ ሊያውና እሺ እሺ እሺ ልላክልሽ አሁን እሺ